ጤና ይስጥልኝ። አርፍቴ ረዴት ነኝ። እባክዎ የምንረዳው?
እሺ አሁን ደውዬልሽ ነበር ረዴ።
እሺ ደንበኛችን አሁን ልክ የላት ዘጠና ሁለት አስራ ሶስት ዜሮ አንድ አምሳ አምስት ላይ ምንም አልመለስ ይችላል አላየት።
እሺ የቴሌግራም ስሞት ማን ይባላል?
ቢኒያም ቢኒያም ማለት አግኝተነዋል። ደንበኛችን እሺ ለሚመለከተው አካል አስተላልፈንሎታል።
ይቆያል።
ይሰማል ደንበኛችን?
አዎ አዎ ይሰማል። ይቆያል እሺ
አይቆይም። ይቆያል ሲገባ
ይሰማል ደንበኛችን?
እሺ ይሰማኛል። ይቆያል ወይ
የተቆራረጠ ነው ደንበኛችን። ምን አሉ?
እ፣ ይቆያል ሲገባ ሲገባ ይቆያል ወይ
Hello Hello ሲገባ ሲገባ ይቆያል ወይ
ምን አሉ?
አንተ ይቆያል ለመግባት ብሩ ለመግባት ይቆያል።
በተቻለ መጠን በፍጥነት እየሰራን ነው። ምናልባት ትንሽ ሊቆይቦት ይችላል።
እሺ ጉዳዩ ሲያልቅ ደውለን እናሳውቆታለን።
እሺ አሁን ድጋሚ ብሞክረው ይዟል እንዴ?
ደግሞ ይሞክሩ። አሁን እ፣ ምንም አይነት system ችግር የለም።
እሺ ላኪልኝ። እሺ ፈጠና አርጊልኝ። እሺ እሺ እናመሰግናለን ስለደወሉ። መልካም ምሽት።
እሺ